Hello ወይዘሮ ወይንሸት አቤት
ቴክኒሻኑ ጋር መላኩ ይባላል። ደውዬለታለሁ። አሁን ወደ አንቺ እየመጣ ነው። እሺ
ሩቅ ነው ያለው ከሩቅ አዶ ነው የት around እንዳለ አላወቅኩም። ደውዬ ነገርኩትኝ። እየሄድኩ ነው እሷ ጋር እየሄድኩ ነው አለኝ።
እሺ ወይ የሆነ እቃ ብሎ እንትን የሚሰራበት እቃ ረስቶ ይሆናል OK ትቶት የሄደ የዛን ሰዓት እሺ እቃ ጠብቁት። እሺ ስልክ አንሳላት ብየዋለሁ። ደውሉለት።
እሺ ደውዬ እሺ እሺ መልካም ወይንሸት።
Thank you እሺ welcome